ቆሜ ማስቆጥረው በዝች ምድር ስኖር በስጋ ማቀርበው ምንም ሀብት የለኝም ሀብቴ አንድ አምላክ ነው። ምንም ቅርስ የለኝም ቅርሴ ኢየሱስ ነው። የውና ብዬ ለሰው የማሳየው አንዱ ለሶስት ብዬ ቆሜ ማስቆጥረው በዝች ምድር ስኖር በስጋ ማቀርበው ምንም ሀብት የለኝም ሀብቴ አንድ አምላክ ነው። ምንም ቅርስ የለኝም ቅርሴ ኢየሱስ ነው። ብሌ ማይበላብኝ ዝገት ማያጠፋው ሌባ ማይሰርቅብኝ ምንም ማያገኘው በሰማይ በምድር አብሮኝ የሚኖረው ቋሜ ሀብት ንብረቴ ጌታ ኢየሱስ ነው። ቋሜ ሀብት ንብረቴ ጌታ ኢየሱስ ነው። ይኸውና ብዬ ለሰው የማሳየው አንድ ሁለት ሶስት ብዬ ቆሜ የማስቆጥረው በዚህ ምድር ስኖር በስጋ ማቀርበው ምንም ሀብት የለኝም ሀብቴ አንድ አምላክ ነው። ምንም ቅርስ የለኝም ቅርሴ ኢየሱስ ነው። ሌላ ሀብት የለኝም ለዘመድ የምለው ልጄ ሆይ እነሆ ብዬ የምናዘዘው ገንዘቤ ንብረቴ ቅርሴ ነህ ለምለው የናዝሬቱ ኢየሱስ ሀብቴ አንድ አምላክ ነው። የናዝሬቱ ኢየሱስ ሀብቴ አንድ አምላክ ነው። የውና ብዬ ለሰው የማሳየው አንዱ ለሶስት ብዬ ቆሜ ማስቆጥረው በዚህ ምድር ስኖር በስጋ ማቀርበው ምንም ሀብት የለኝም ሀብቴ አንድ አምላክ ነው። ምንም ቅርስ የለኝም ቅርሴ ኢየሱስ ነው። ለሀብታም ለድሃ ዞትር የምቸረው ያልቅብኛል ብዬ ሰስቼ የማልይዘው ለዘመድ ለልጄ ማውርሼ የማልፈው የጥንቱን አንድ አምላክ ጌታ ኢየሱስ ነው። የጥንቱን አንድ አምላክ ጌታ ኢየሱስ ነው። የውና ብዬ ለሰው የማሳየው አንዱ ለሶስት ብዬ ቆሜ ማስቆጥረው በዚህ ምድር ስኖር በስጋ ማቀርበው ምንም ሀብት የለኝም ሀብቴ አንድ አምላክ ነው። ምንም ቅርስ የለኝም ቅርሴ ኢየሱስ ነው። ወገኖች አድምጡኝ ስሙኝ ልንገራችሁ፣ ጥላና ጤዛ ነው ሀብታ ያጣላችሁ። ስጋና ደም ቢሆን ነገ ወደ አፈር ነው። ዘላለም ቋሚ አብ አንድ አምላክ ኢየሱስ ነው። ዘላለም ቋሚ አብ አንድ አምላክ ኢየሱስ ነው። የውና ብዬ ለሰው የማሳየው አንዱ ለሶስት ብዬ ቆሜ ማስቆጥረው በዝች ምድር ስኖር በስጋ ማቀርበው ምንም ሀብት የለኝም፣ ሀብቴ አንድ አምላክ ነው። ምንም ቅርስ የለኝም፣ ቅርሴ ኢየሱስ ነው። ይኸውና ብዬ ለሰው የማሳየው አንዱ ለሶስት ብዬ ቆሜ ማስቆጥረው በዚህ ምድር ስኖር በስጋ ማቀርበው